ወይኔ ወንድሜ hello ሙባረክ፣ hello
ወይ ይሰማኛል።
ወይ ሙባረክ፣ አየሁልህ አ- ሪፖርት ማለት ነው። የቆረጠብክ ነገር እኮ የለም።
ኧረ አምስት መቶ ስልሳ ሶስት ብር ቆርጦብኛል እንዴ! ከ Simple እኮ ነው የቆረጠብኝ።
እ?
ከ Simple ነው የቆረጠብኝ። አምስት መቶ ስልሳ ሶስት ነው የቆረጠብኝ። እኔ አንድ ባና አውቀዋለሁ ሂሳቡ።
order number ስንት ነው?
order number ስንት መሰለሽ? order number አንዴ ቆይ እናውራለሽ። አንዴ አልወጣም አለኝ። ቆይ እሺ።
ከ Simple Bistro ነው።
አ ከየት ነው ያዘዝከው? ከ Simple ከ Simple ነበር። አዎ ሁለቴ ነው የቆረጠው። አንድ በአንድ አውቀዋለሁ ሂሳቡን።
ያለው እኮ ይታያል እኮ ሙባረክ። ሙባረክ የት አለ?
ወይ አ የት አለ? አሳየኛው።
ቆይ አልወጣም አለኝ። order number data እየሰራብኝ አይደል?
ወይ ሙባረክ፣ እኔ አንተን አይደለም ው
አ አንተን አይደለም እኮ
እሺ ቀጥ ብለህ ንገረኝ፣ ችግር የለውም።
ኧረ data አልሰራም አለኝ እንዴ!
ቆይ በቃ ተረጋግተህ ንገረኝ እሺ። አውጣውና እሺ።
ደውልልኝ።
እሺ